ሰላም ጤና ይስጥልኝ።
ስለ ሞግዚት ሄዳ ሄዳ
ጤና ይስጥልኝ።
ይሰማኛል። ስለ ሞግዚት ስልጠና እ?
ይቅርታ ድምጾ በደንብ አይሰማም። ምን አሉ?
የሞግዚት ስልጠና ነበር አይደለ? የባለፈው እንትን እሺ፣ አዎ። እዛ መቅረብ ፈልገው ነው።
መ- መስፈርቱን ፈልጌ ነው ቤት ማድረግ አለማድረግ
ምንም መስፈርት የለውም። መመዝገብ ይችላሉ።
መመዝገብ ይቻላል። የእድሜ ገደብ ምናምን የለውም የትምህርት ምናምን።
የለው
ስለዚህ ላስመዝገብ ምንድን ነው ከዛ ለመመዝገብ I mean ለስልጠናው የሚያስፈልገኝም just መመዝገብ ነው።
አሁን ስልጠናው ስላልጀመረ አዎ፣ ይመዝገቡና እኛ እንጠብቅሎታለን መጨረሻ ላይ።
እሺ ሸዋነሽ ጠንክር ብለሽ መዝግቢ።
ሸዋነሽ ማን አሉ?
ሸዋነሽ ጠንክርና ብርቄ ሀብቴ
ቆይ እሱን ልጨርስ እና አሁን እርስዎ የሙሴ እናት እ- ሞግዚት ሆነው መስራት ነው የፈለጉት ወይስ ደግሞ ማሰራት ነው የፈለጉት?
መስራት
እሺ ሸዋነሽ ሸዋነሽ ሸዋነሽ ጠንክር